ሄሎ ጤና ይስጥልኝ። ቅድስኛ ቤት ወተልሽ ለሉዝ በኒማ ገደብ ወይ
ፒዛ ነበረ ኦርደር ያሱት እና እኔ ደግሞ ባግ የለኝም ኦርደር ነበር።
ሀያ ሁለት ሰማንያ አንድ ሀያ ሁለት ሰማንያ አንድ ሰማንያ አንድ አዎ አንድ ይጠብቀኝ እሺ። አንድ ቀለል ታሳውቀል እሺ እናቴ
ሰሚት ኮንዶሚኒየም ሶስተኛ በር ነው።
እንትን ሊደርስ
ሰላሳ ሜትር ነው። አሁን ሰላሳ ሜትር የብስብን ተነስቷል ነው እኮ ማለት ይጠፋሉ ያን ያህል ለማቆ ሁለት ደውሎ ነበር። ሁለት አንዱ ላይ አንዱ ነው።
እኛ ቤት አለ
ትንሽ በስጋ ፍርፍር፣ ፓስታና ሽሮ ፓስታውን በስ
ሄሎ አብርሃም አቤት ይጣሽ እሺ እናቴ
ፓስታ በስ